ሬባቲ ባቲ ባቲ ግንድ ልዩ ሀድራ የሚገባ እንድራርቦ ሲተኙ የደሴን አቀበት የጦሳን አቀበት ዝንጀሮ አትወጣውም ሰውጤ ተዋደደ ንንክናታውም ንሬ እንደምናለሽ ትመጫለሽ ብዬ ማዶ ማዶ ሳይ ናንቺ ልማለፊያ መንገድ አጣሽ ወይ ድር እንደምናለሽ እንደምን አድርገሽ ትሻገሪያለሽ የእኛን አገር አልፈሽ ሰላይሽ አድረሽ ድር እንደምናለሽ ዘመዴ እንደምነሽ ድር እንደምናለሽ ድር ደሴ ደሴ ድር ቦሩ ቦሩ እንደ ዋለ ቀረ ቁም ነገር ሁሉ ድር እንደምናለሽ ድር እንደምናለሽ ትንኮለኛ ናቲ ጠባ መጥቆ ሰርቶ ልቤ ሾልኮ ሄደ ስብነት የቀርቶ ድር እንደምናለሽ ድር እንደምናለሽ መምታው መንገድ ላይ ልቤ መምታ ሆኖ መገናኘት አይቀር ሰውና ሰው ሆኖ ድሬ እንደምናለሽ እኔ እንዳለዋለሁ ፍቅር ሰው መግደሎን ልሞክረዋለሁ ድሬ እንደምናለሽ ዘመዴ እንደምንሽ ምናለሽ የማነሽ ረጅም የማነሽ ቁመጣም ተስባት ገበያ ትበልጫለሽ በጣም ንረንድ ምናለሽ ንረን ዘመዴነሽ ንረንድ ምናለሽ ንንዳሳ በጥላ ንንድንብ ድምፅ ሽግ ልጅ አርግዬ ትይዣለሁ ምት ንርንደብ ምኔ ንርንደው ዘመዴ ዘመድ እንደምነሽ ንር ዘመዴ ነሽ